ሄሎ ጤና ይስጥልን ቤት አቤት
ጤና ይስጥልን ሰላም ሰላም እንላለን። ምን እንርዳዎት?
እንደ ሁለት ሺህ ዳውንሎድ አድርጎ ነበር እ?
ሁለት ሺህ እ?
ዳውንሎድ አድርጎ ነበር
ዊዝድ አድርገው ነው?
አዎ እና አልገባችም እሺ፣ በዚህ ቁጥር ነው በደወሉበት።
በዚህ ነው አዎ
መቼ ነው እ?
ከሰዓት በኋላ ነበር
በየትኛው ነው? ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ነው?
ም- ም- ምኑ
ሁለት ነው የሚጠቀሙት በዘጠኝ እና ዜሮ ዘጠኝ የሚል ስልክ
ዜሮ ዘጠኝ ነዋ
ስንት ብር ነው አልከ አሉኝ።
ሁለት ሺህ
እሺ ወደ
ወደ ጫወታው እፈልጋለሁ ወደ ቤስት ቤት ይመለስ።
አዎ
እሺ። እሺ ወደ ቤስት ቤት ተመልሷል። እሺ እሺ